እንትን ነው አዲስ ስለሆነ። Hello ጤና ይስጥልኝ፣ እንዴት ነሽ?
ሰላም ብሩኬ አለ እንዴ? ብሩኬም ብሩኬም እ ብሩክ የለም ወጣ ለምሳ Okay ነው። እሺ እንትን support ላይ ተዋለ እ አዎ ምን ነበረ?
እ አርባ ምንጭ በረከት ነኝ።
እሺ በረከት አርባ ምንጭ ቅድም እንትን በልልኝ ብየው ነበረ፣ password ዝጋልኝ ብየው ነበረ የሼሌ የሚል አንድ account እሺ እሱን አሁን እ እንዲከፍትልኝ ነበረ።
እ እሺ የጂአር ነው ጃር ነው
በረከት አርባ ምንጭ በረከት አርባ ምንጭ ነው።
እሺ አንዴ ጠብቂ።
busy ሆኖ እኮ ነው።
እሺ ልክፈተው አይደለ?
አዎ እም፣
እሺ ከፍቼ ይላል። እሺ አዎ፣ እሺ።
እሺ